ያስጨነሽኝ ገብታ አምቡላንስ ልደው
መኪና አገልግሎት ፈልገን ነበር። አምቡላንስ እሺ፣ ከየት ነው?
እዚህ ጥቁር አንበሳ ሆስፒታል።
ወደ ነው የምትሄዱት?
ደብረ ብርሃን።
ወደ ደብረ ብርሃን።
አዎ አዎ።
እሺ፣ ለዛሬ ነው እ እ ለዛሬ ነው ለአሁን ነው እ ለዛሬ አይደለም። አሁን ኦክሲጅን ምናምን እያመቻቸንላቸው ነው።
እ ከዛ በኋላ
እኮ መቼ ለነገ ለመቼ ልበላቸው ለመቼ እ እስኪ ቆይ እንዴ ቆይ ዋጋውን ብቻ ማወቅ ብንችል ጥሩ ነበረ።
እኮ እነግርሻለሁ፣ ዋጋውን እነግርሻለሁ። ግን እኔ አሁን ስጠይቅ ለመቼ ስለምባል እሱንም እንድነግሪኝ ነው።
እ ኦክሲጅን እና concentrator already እየገዛን ነው እና on the way ነን። በዚህን ቀን አልልሽም፣ ግን ዋጋውን estimation ማወቅ ፈልጌ ነበር።
በቃ እሺ፣ ዋጋውን አውጥቼ እነግርሻለሁ።
የሟዝ እሺ፣ ደውልልሻለሁ።
እ